ኧረ እባክሽ አይመጣም እኮ የለም hello hello ምህረት መልሼ ደወልኩኝ ጥቅል ጎመን ተቀብሏል እንዴ አዎ ተቀብያለሁ እና ያው ሐኪም ቤት ስለነበርኩ number ኡን አልሰጠሁትም።
አዎ ኮዱ አዎ delivered ስለመሄድ እዚህ እኮ ምናልባት ካልደረሰው check ላድርግ ብዬ ነው አይ የተ- የሹፌር ስለሆነ ሲደውልልኝ ለማን እንድ- ልላከው ብዬ ተወዛገብኩ። የዛሬው የመጣውም ሹፌር የእሱ አልነበረም እና አልሰጠሁትም ኮድ okay እሺ እሺ በቃ እዛ ጥበቃ ጋር ደውሎ ተቀምጠን።
እንዲቀበሉ ታደርጋለሁ ኮዱ
okay እሺ እሺ መልካም ምሽት እሺ ቻው እሺ እሺ